ሰላም ጤና ይስጥልኝ። ችብችብ okay ሰላም ነው። order ነው ምን አሉ?
order አድርጌ ነበረ።
እሺ።
text ገብቶልኛል። የ እ፣ እንትን የምንድን ነው ስድስት item ነው ያዘዝኩት። አራቱ የአራቱ text ገብቷል። የሁለቱ ደግሞ እህ።
አልገባልኝም። የሽንኩርትና የ cabbage እስኪ ስልክዎትን ይንገሩ።
ሺ ዘጠኝ መቶ ሀምሳ ሶስት እሺ አስራ አራት እሺ
አራት ሺ ምን አሉ?
ዜሮ ዘጠኝ ሀምሳ ሶስት አስራ አራት እ ዜሮ ዜሮ አርባ ዜሮ ዜሮ
ሩት ነው።
አዎ አዎ
እሺ የሽንኩርትና የምንድን ነው የ cabbage አዎ እና በአንድ item ቢመጣልኝ ጥሩ ነበረ። አካባቢው አንድ ስለሆነ በአንድ ሹፌር ቢላክ ብዬ ነው።
እ፣ ቆይ አንዴ እስኪ እንዲህ check ላድርግልዎት። እ፣ ይቅርታ ሁለት ደቂቃ ይታገሱኛል። መልሼ ልደውልልዎት።
እሺ እሺ።
የሌሎች የአቮካዶ ምናምን እንትን ተብሏል ተልኳል።
አዎ የሁሉም ተልኳል። አዎ okay፣ የት የአራቱ ነበር?
ተልኳል። የሁለቱ ነው የጎ- ጥቅል ጎመንና የሽንኩርት ነው ያልተላከው text።
እሺ ጥ- የት ነበር location ኑት?
ቦሌ አክላና አትላንት አናት ህንጻ አናት ህንጻ።
እሺ እሺ፣ አንዴ ልደውልልዎት።
እሺ እሺ